ጤናስጥልኝ ብስክሌት
ከሲሲ ብር ብተላካ ወር እስካሁን አልገባም።
ከሲቢ የተላከል መሴጅ አለች አይደለም?
አዎ እሷን መሴጅ አሁን በምነግርህ ቁጥር ቴሌግራም ላይ ትልክልኛለህ።
በ- በቴሌግራም ተላኩና እስካሁን ነው እየጠበቁ ማን ነው ስምህ?
አህመድ ነኝ።
ቁጥርህን እስቲ ንገረኝ። ቤስት ቤት ቁጥርህን።
አ- የቤሲቱ አዎ ዜሮ ዘጠኝ እህ
አስር እሺ አስራ አራት እህ ሀያ እህ ሰባ ዘጠኝ
አህመድ ነው የሚለው። እሺ አዎ።
ለቻፓ ሳውቅናል። እሺ አባቴ ትንሽ ጠብቁን።
እሺ እሺ እሺ አባዬ እሺ